ሄሎ ሄሎ
ሰላም ጤና ይስጥልኝ ቴሌቢ
Afaan Amaaraa አይችልም
ምን አሉኝ?
ኦሮምኛ አለ
ሄሎ ሄሎ
ቴሌቢን ምን ልርዳዎት?
አዎ
ምን አሉኝ?
አማርኛ አይችልም
አማርኛ ኦሮምኛ ደግሞ ይደውሉ በዚሁ ቁጥር ቁጥሩ ናፊ ሚቃ
ደግመው ይደውሉ በዚሁ ቁጥር
እኔ አሬ ማሪ